ጤና ይስጥልን። ቤተሰብ ከዴት ነው የሚነዳው?
አብረው ስትል ታችን የሆነ ቤት ቤት እየተጫወትኩ ብር አግኝቼው ወደ ሌላ አካውንት አስተላልፋለሁ ብዬ እንትን ብሩ አልገባም። ስለዚህ ለዛ ነው የደወልኩልኝ።
እ፣ ወዴት ነበረ ዊዝዶ ያደረግከው?
ወደ ራስ ነው እንትን ወደ ራስ አካውንት ማታ።
ቴሌ ብር አካውንት?
አዎ በዚህ ስልክ ሳይሆን ሌላ ቁጥር ነው።
እሺ፣ የቤት ቤት የምትጣ የምትጫወትበትን ቁጥር ንገረኝ። ዜሮ ዘጠኝ አስራ ዘጠኝ አስራ አስራ አምስት አስራ አምስት
ሀያ ሶስት ሀያ ሶስት ሰባ አንድ አስራ አራት ሰባ አንድ አስራ አራት አስራ አራት እሺ። መቼ ነው?
ማታ
ስንት ብር ነው?
አንድ ሺህ ብር እሺ process ላይ ነው ያለው። እሺ
ያ ይገባልሃል፣ ጠብቀው።
አ- ቢያንስ ከስንት ሰዓት ይገባል?
አላወኩኝም። system ትንሽ ስላስቸገራቸው ነው። ይገባልሃል።